ሰላም ጤና ይስጥልኝ እንዴት ነሽ?
hello
ሰላም
እኔ withdraw ሳረግ ብሬ ማለት ነው እሺ አላደርግልህም እያለኝ ነው። ለምንድን ነው ምንድን ነው የሚልክ withdraw ስታደርገው?
withdraw ስል not founded ምናምን ይላል
በ voucher ነው withdraw ያደረግከው?
እ በ voucher ነው withdraw ያደረግከው?
በመጨረሻው አዎ።
ያው እኮ እ ኮዱ ልክ ነው ልክ አይደለም ነው የሚልክ ያስገባኸው ኮድ
የትኛው voucher ኮዱ
ኮዱ ኮዱ ምን እኔ ኮድ አስገባለሁ በዛ አይደለም እኮ ያስገባሁት እኔ በቴሌ ብር ነበር የምልከው
ስንት ብር ነው?
ሶስት ሺህ ብር ሳዘዋውር እ ሳስገባው ወደ ራሴ account እምቢ አለኝ። አሁን አዘዋውሬ ነበር ከራሴ ወደዛ ስመልሰው እምቢ አለኝ።
ከ bet bet account ግን አልወጣም?
አዎ አዎ አልወጥ- አል- አልቀነሰብኝምማ
እሺ ቴሌግራም ካለ screenshot አድርገህ ላክልኝ ምን እንደሚልክ
ቴሌግራም አለኝ እ እሱ የሚለኝ እሺ screenshot አድርጌ ልላክልሻለሁ በቴሌግራም አዎ በዚህ ቁጥር ነው አይደለም ዜሮ እ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ ሰባት አዎ እሺ ስንት ነበር? ሰላሳ አራት ዜሮ ዘጠኝ ሰላሳ ሶስት አይደለም ዜሮ ዘጠኝ ዜሮ ሶስት አ አርባ አራት ሰላሳ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት እሺ እሺ